ስለሷ ብናገር ብሆናትም አይ ምስክር አላፍርም በሷ ኮራለው እንደሷ አሟልቶ ያደለው አላፍርም በስች ምድር ሰው የለም ብዬ ብናገር እንደ ንጋት ፀሐይ እንደ ሌት ጨረቃ በሷ ተጨምሮ ውበት በሷ በቃ ሲፈጥራት ለመልካም ሲፈጥራት ሲፈጥራት ለደግ አድርጎ ፈጥሯት